ቤት ይመስልኝ ቃል ኪዳን ነኝ ከቢስቴት ምን ልርዳው?
ሄሎ ሰላም ናችሁ?
ሰላም ምን ልርዳው?
ቅድምም ደውለን ነበር ቻርጅ ዘግቶብኝ ነው። ብር transfer ለማድረግ ብለ- ብለን ቀረብን አየር ላይ።
የመቼ ነው?
የትላንትናም የዛሬም አለ።
እሺ ስንት ስንት ብር ነው?
ሰላሳ ሺህ ነው አንድ ላይ።
በዚህ ስልክ ቁጥር ነው?
አዎ በዚህኛው ስልክ ቁጥር አዎ።
የትናንትና ነው ያሉኝ አይደል ወይስ?
የትላንትና አስር የዛሬ ሀያ
እሺ አንዴ መስመር ላይ ጠብቁኝ እሺ።
እሺ እሺ
እሺ ወደ 09 30 20 61 15 አዎ
አስር ሺህ ብር ወደ 09 30 20 61 15 አዎ
እሺ confirm ተደርጓል። 20 ሺህ ብሩ process ላይ ነው። 10 ሺህ ብሩ ገብቶሎታል። አሁን check ያድርጉት።
እሺ እሺ መልካም ቀን